ማር ይስሐቅ አንቀጽ አስራ ስምንት ምዕራፍ ሁለት እምቅድመ ትብዕ ሀገረ ትሕትና ለእመርኢከ ርእሰከ ግሁሰ እምጻእቀ ሕማማት ይትእመኖ ለጸላኢ ከንጽሐ ልቡና ከማዕርገ ትሕትና ሳትደርስ ሰውነትህን የሚያስጨንቅ መከራ ከመቀበል የተለየ ሁኖ ብታየው ሰይጣንን አትመነው። እስመናሁ የሀብ ለከ ዲፓ ይሸምቅብሃልና አላ ተሰፈው እምቅድመ ዛቲ እረፍት ሁከተ ብዙሃ ከተድላ ከደስታው አስቀድሞ ብዙ መከራ አለብኝ በል እንጂ። እስመ አንተ ይእዜ ኢበጻሕከ ሀገረ ትሩፋት አንተ ገና ከንጽሐ ልቡና ማዕርግ አልደረስህምና ኢትረክብ እረፍተ እምጻማከ ከመከራም አታርፍም። ወኢ ግእዛነ እንተመይኖ ከሰይጣንም ጾር መዳን አይቻልህም። እስከ ትበጽሕ ሀበ መዓርገ ትሕትና ከትሕትና ማዕርግ እስክትደርስ